ጤና ይስጥልኝ ቢጫ ኢትዮጵያ ራሔል ነኝ እባክዎትን ልርዳዎት
ኦክሲጅን አስቸግሮኝ ነበረ። ያ በጎን ሰዓቱ ጋር እያስተነፈሰ draft ኡን አረፋ በአረፋ እያደረገ እሺ number አሉት አለኛ እሱ ጋር ዜሮ ዜሮ ሀያ ሶስት እህ ሰላሳ ስድስት እህ ሰላሳ አምስት ሰማንያ አምስት
ግርማ ግሮሰሪ ኖት አቤት ግርማ ግሮሰሪ ኖት አ ግርማ
ማን ልበል ስም ግርማ ግርማ ላምበሮ የአባት ስም ላምበሮ ማን አሉኝ ግርማ ላምበሮ ግርማ ላምበሮ
እሺ፣ አሁን የደወሉበት ስልክ ቁጥር ለያዙ
አቤት አሁን የደወሉበት ስልክ ቁጥር ለያዘው
አሁን የደወልኩት በእናንተ ቢሮ ስልክ ቁጥራችሁ ነው ያዝኩት።
ይሄኛውን እኔ አሁን የደወሉበት ወደኛ እርሶ የሚገኝበት ስልክ ቁጥር ነው እሱ okay።
ለያዘው እሺ እሺ አዎ ዜሮ ዘጠኝ አስራ አንድ ሰማንያ ስድስት አስራ ዘጠኝ ሰማንያ ስድስት የራሴ ስልክ
እሺ ያው ለሚመለከተው አካል አስተላልፌዋለሁ በሁለት ሰዓት ውስጥ ይስተካከሉታል እሺ አመሰግናለሁ ግልጽ ነው ሌላ ምረዱት ነገር አለ ምንም ነገር የለም በቃ ሁሉም ግልጽ ነው አመሰግናለሁ እሺ፣ እሺ ስለደወልን እናመሰግናለን ስለ መስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ መልካም ጊዜ